हेलौ हेलौ
બોલો હવે
ወይ ሰላም ነው ሰላም
አለ ኮምፓክት አይቼ ነበረ
ስንት ሞዴል በቀ- በቀይ ሁለት ሺ አስር መሰለሽ
በርገንዴ ከለር ነው እ?
ቀይ ማለት ቀይ ቀይ ነገር አ፣
ቀዩ የፓስተር የቆየ ፖስት ነው አባ የለም ነው አዎ።
እሺ የለሽም አሁን እ፣ ባንክ አይ።
የተመቻቸለት ሁለት ሺ አስር እዳ ያለበት አለኝ ስንት የሚባል አስራ ዘጠኝ ከሀምሳ
ካሽ
ካሽ አስራ አራት
ካሽ አስራ አራት አዎ።
ኦኬ በደረቅኛ ሰባ ድረስ ነበር ያለኝ ይኖርሻል ሁለት ሺ ስድስት አለ አስራ ሰባት ከሀምሳ የሚባል እኮ አይ ሰባት አለኝ በ cash ያለኝ ሰባት ነው okay okay ሰባት አይ እንደዛ እንኳን የለም እዛ የለም እሺ አዎ።